hello ጤና ይስጥልኝ ድምፄ ሰላም አቤት ሰላም ናችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። መረጃ ፈልጌ ነው ለ ማለት በሰንበት ትምህርት ቤት ዙሪያ አገልጋይ እንፈልጋለን ብሎ ማስታወቂያ ሰምቼ ነው። ህጻናት ክፍል ምናምን በረኞች ዙሪያ ለማገልገል የሚፈልጉ ያልፋሉ ብሎ ስለሰማሁት ነው።
እዛ ላይ ደብዳቤው ላይ ባለው ስልክ መደወል ይችላሉ። ማስታወቂያው ላይ ባለው ስልክ ማስታወቂያው ላይ ባለው ስልክ መደወል ይችላሉ። ደውለው መመዝገብ ይችላሉ። እሺ እሺ፣ እናመሰግናለን።